ሄሎ ሄሎ
አቤት ጤና ይስጥልኝ። ሰላም ነው ሰላም አለን እንዴት ነው አለን። ከቦታ vehicle ነበር የምደውልልህ።
አ እሺ ተቋ- ደውለህ ተቋርጦ ነበረ።
Okay። አዎ ዋጋው ልጠይቅ ነበር Okay እሺ።
የእንትኑ የትኛውን ነው ሶስት የፈለከው?
የትንሿ ባለ ባለ ሶስት ሰው የምት
Okay የት እ?
አካባቢ ነህ? የት አካባቢ ነህ?
አዳማ አዳማ። እሺ አዳማ እኛ branch አለንና
እም።
የእነሱ ቁጥር ልላክልክ፣ ዋጋ ምናምን ከእነሱ ጋር ብትነጋገር ይሻላል። Information እሺ እኔ ብሎ እሰጥሃለሁ። Information ማለት የለም
ያው ሳፊ ባጃጅ ሙሉ በሙሉ በ electrical ነው የሚሰሩት።
እሺ hybrid የለም እንዴ አይ hybrid ኡ የለም
እሺ እና በ electrical ብቻ ነው የሚሰሩት። በቤት ውስጥ ቻርጅ ነው የሚደረጉት ማለት ነው።
እሺ አንዴ ቻርጅ ካደረግናቸው ከ80 እስከ 100 ኪሎ ሜትር ይሄዳሉ
እሺ እና ለሶስት ዓመት guarantee እንሰጣለን ለባትሪው ብቻ ማለት ነው።
እሺ ባትሪው እስከ 8 ዓመት ነው የሚያገለግለው እ እና አንዴ ቻርጅ ካደረግናቸው ያው ከ80 እስከ 100 ኪሎ ሜትር ይሄዳሉ። spare part ምናምን ሁሉም ነገር አለኝ እኛ ጋር እና ምንም እሺ አይነት እሺ የነዳጅ የ oil ወጪ የለብህም።
እ ከስኮርት ከስኮርቱ ጎማ ጋር ነው የምንሰጥክ።
የ- ዋጋው ይለያያል ወይስ ከአዲስ አበባ እና ከዚህ አይ ምንም አይለያይም። ያው እኛ ጅምላ ስለምናስረክብ ነው እንጂ ለአዳሞቹ እ ዋጋ ምንም አይለያይም። ከእነሱ ጋር እንትን ማለት ትችላለህ፣ ችግር የለውም። የእኛ ኤ- branch ኦች ስለሆኑ እ እኛ ለእነሱ በጅ- በብዛት ነው የምንሰጣቸው። ለዛ ነው
ችግር የለም እሺ በቃ እና ት- እ፣ ስልክ ቁጥሩን text አደረግልህና እሺ የደረስክበትን ትነግረኛለህ። እሺ
ችግር text ነው የለም ማድረግልህ ቁጥር። እሺ brother፣ ስምህን ማን ልበል?
እሺ ጋዲሳ ነው እሺ ጋዲሳ። እሺ አመሰግናለሁ ስለደወልክ።
እሺ ተጨማሪ መረጃ ከፈለክ እ፣ መጠየቅ ትችላለህ።
እሺ እሺ እሺ thank you።